hello ሰላም ጤና ይስጥልን ኢንጂነር ሳዳም አቤት ከዊፕላስ ነበር ምደውለው የእኛን application አውርደው ነበር አዎ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት ለተጠቃሚነት እርስዎ የተመዘገቡት ግን አሽከርካሪዎች የሚመዘገቡበት ላይ ነውና እሺ ዊፕላስ solution user የምትላለች በግልጽ የምንሰጣቸው አገልግሎቶች ምን ምን እንደሆኑ ሶስት መቶ አዎ፣ ሀምሳ የምትገልጽ አለች።
ጌሞቹ አዎ እና አሸናፊ የምታደርገውን referral code የያዘ ዊፕላስ solution user የሚል አለ እሺ እሷን አውርደው እንዲጠቀሙ ለማለት ነው አመሰግናለሁ እሺ እሺ መልካም ቀን